ሄሎ ሄሎ፣ አቤት ሰላም ጤና ይስጥልኝ
ጤና ይስጥልኝ።
ትልንት ስለሆነም ሳሁን ደውሎት ነበር
እ ወደ 81 88 አሁን ደውሎት ነበር ትልንት ስለሆነም
አዎ ደውዬ ነበር።
እሺ ባኮት መልዶት ምን ነበር
ኦኬ።
ሄሎ
አቤት አቤት።
እሺ ምን ነበረ ባኮት መልዶት